ከሻፊት ሀምሳ ነው ሰባ አምስት ሀያ ስምንት
ሰባ አምስት ሀያ ስምንት እሺ
ታዟል ሬስቶራንት
የት ነው ምግብ ቤቱ ሮሚ ሮሚ
ሮሚ እኔ እንጃ ምታዘዝም አሉ አይ የሆነ ብቻ አብዛኝ ሀሳቧን ልትቀይሩን አላውቅም እያለችኝ ነበረ እስኪ ቼክ አድርጊ ማድረግ የምትቼ ከሆነ ጠይቃቸው እሺ አንድ ቆይ ወይ መስመር ላይ ጠብቀኛለህ እጠብቅሻለሁ ቶሎ ጠይቋቸው
ሰባ አምስት ሀያ ስምንት እዛው ነህ ምግብ ቤት ነህ ነኝ ምግብ ቤት ነኝ።
እሺ
የልጁን ታዩና እናት አንዴ ስሚ
አብዲ ሩሚ ነው አይደለ እሺ አንዴ ጠብቀኝ ስሜ ሩሚ አዘሻል ሄሎ
ወያቴ አብዲ ኤዲት ነው እሺ ይሰራል እኮ እኮ ይሰራል አዎ እሺ።
ነግራታለች እሺ።
እኮ መሰለኝ
okay እሺ እሺ ነግረሻታላ ስመኝ በቃ ነግራታለች